ሄሎ ሄሎ ሰላም ጤና ይስጥልኝ። ቴሌ አለ የምንለብደው እንትኑ አልገባኝም ሀሳቡ ቴሌዊን
ቴሌቪዥን የመዝናኛና የሽልማት ጨዋታ ነው። ጌሞችን ሲጫወቱ ላፕቶፕ ስልጣን ሲሰሩ ከአምስት ሺህ ከአምስት መቶ ብር ካርድ ያገኛሉ።
እ ካርድ
አዎ ከአምስት ሺህ ከአምስት መቶ ብር ካርድ ያገኛሉ።
እሺ ቲኬቶችን እንዴት ነው መጫወት የምችለው?
እ በትኬቶቹ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ ለመጫወት የሚላለው እሺ
ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛና እንግሊዝኛ። ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልስ ይመጣበታል። መርጠው።
እሺ አመሰግናለሁ።
ችግር የለም። እሺ፣ መልካም እሺ።